ሀያ ሁለት ሰማንያ አራት
ስንት አልከኝ?
ሀያ ሁለት ሰማንያ አራት ሰማንያ አራት ምን ሆነብህ?
PIN ኑን አስተካክዪ። civil service ብለሽ ነው PIN የምታደርጊው። civil service ብለሽ ነው PIN የምታደርጊው። PIN ኑን check አድርጊው። ልክ አይደለም።
የት ነው የሚለው?
ኬምሲ ነው የሚለው።
እስኪ check አደርገዋለሁ። customer ያለበት አሪፍ።
ላስጠይቅና እዛ ከሆነ ፒን ቶሎ አደርግልሃለሁ። ማነው አስጠይቀሽ አድርጊ። ቶሎ አስጠይቀሽ አድርጊ።
ማነው ስምህ? ሄሎ ኧረ እናንተ ነገር ነው የምታዚጉን። በአላ ፒኑን ወርቅሩን ከነገርኩሽ ስሜን ያወጣልሻል። እንደ እስኪ ኧረ ታቺ
ኧረ በእናትሽ የሆነ የማያስብ ህዝብ ተሰብስቦ እዚህ ሰው ላይ ያለ ይጫወታል።
ምክንያት ኦርደሩን በትክክል እንዲያወጣልኝ መሰለኝ። ሲጀምር ንፋስ ላይ ነኝ ስልክ አይ እኔ እሺ